ብደሰት ብከፋ ቢመጣ መከራ ጊዮን ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋ ቢመጣ መከራ ጊዮን ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ እንዳትሰበሪ የምንከባከብሽ አንቺው ነሽ ሕይወቴ ሁሉን የማይብሽ ወጥቼ ወርጄ መኖር የምመኘው በሌላ እንዳይመስልሽ ሕይወቴ ባንቺው ነው። ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም